ሄሎ
ቃልኪዳን ተስፋዬ
ወዬ እሺ ምን ነበረ
ቤተልሔም ማስመለስ ነው በእናትሽ በእናትሽ ውዴ ምን እንትን ሆነብሽ ቀይሪልኝ ይኸውልሽማ Kiron ነው እሺ Golden አይደለም እና account password እንድትቀይሪልኝ እኮ Kiron ላይ አንደኛውን- ማነው ስሙ ወይ ደግሞ cashier two ነው ስም የለውም cashier በ cashier ስም ነው cashier one cashier two ምናምን ነው እንጂ ስም የለውም እኮ Kiron ላይ user የለውም እናቴ
እኮ በ user ኡ cashier two ነው user ኡ ደግሞ ቀበሌ አስራ አራት አድ- አዳማ ቀበሌ አስራ እና አራት እሱን እኮ ነው የምልሽ እኔስ ቃ- አዳማ ቀበሌ አስራ አራት አዎ
እሺ አንድ
ሁለቱም አዳማ ቀበሌ ኤውቴክሱ አስራ ናቸው አራት
አንደኛውን password መቀየር አንደኛውን ደግሞ locked ነው መክፈት
እሺ አንዴ ቆይ እስኪ የአዳማ ቀበሌ by the way ማለት ነው ግን ይሄ ቀደ ቀበሌ አስራ አራት ምናምን የሚለው እንትን ነው GR ነው ታውቂያለሽ አ?
GR ም አለው Kiron ም አለው እሺ Kiron ነው አዳማ ፍቅር በሚለው ፈልጊ እሺ አዳማ ፍቅርማ አለ እኮ እስኪ ማ-
አዳማ ፍቅር መጣ
አዳማ ፍቅርማ አለ እኮ እሺ በቃ በአዳማ ፍቅር cashier two ን አስተካክሉ መሰርቱ locked ሆኖ ነው አዎ cashier cashier three ነው lock የሆነው cashier two አዎ።
ደግሞ password ቀይርልኝ እሺ ያልሽ cashier three unlock አርጌልሻለሁ cashier two ን ደግሞ password ቀይሬ ቴሌግራም ላይ ልላክልሽ ላክልኝ ውዴ የሚል ሌላስ በቃ ጨረስን በቃ እሺ እናቴ በቃ እሺ ውዴ፣ ቻው።
ቻው